እዛው አይደለ?
ሄሎ ሄሎ ወይ ወይዬ እሳት አስጠርቶኝ ዘጋው።
ምግቡ ተሰራ ነው የምትይ?
order ኡ ተሰርቷል። ስለዚህ ሄደህ መፈረም አለብህ።
እኮ እኔ ምግቡ ገና ሳልቀበል እኮ ነው customer ኡ ልክ order ኡን እንደተቀበልኩት እኔ አልፈልግም cancel ይደረግልኝ አለኝ።
እኮ ገብቶኛል። ምግቡ ስለተሰራ አንተ ባትቀበልም ሄደክ ደግሞ መፈረም አለብህ። cancel ይሆናል። ከዛም በኋላ cancel ይሁን እሺ፣ እኔ እፈርማለሁ።
ሄደህ እሺ።
ፈርምና ፈርም ያለው ብለህ ንገረን እንጂ cancel እንዲሆንልን።
እሺ እሺ አባ እሺ